ጤና ይስጥልኝ። አቤት ሰላም ነው?
ሰላም ጤና ይስጥልኝ።
አብሮ ይስጥልን። እንትን ምንድን ነው ለጥቆማ ነበረ
ድንቅ ልጅ ለመጠቆም ነው።
እ አዎ፣ ድንቅ ልጅ እሺ፣ የስንት ዓመት ልጅ ነው?
እ እኔ እንጃ ቲክቶክ ላይ ነው ያየሁት። አመቱን አላውቅም። Maybe ስድስት ወይ እንደዛ ነው። ስድስት ሰባት እህ ስድስት እና ሰባት ከሆነ አሁን እሱ ድንቅ ልጆች የምንመዘግበው መስፈርቱ እድሜያቸው አምስት ዓመት እና ከዛ በታች የሆኑ ልጆች ነው።
ከአምስት ዓመት በታች አዎ፣ አምስት ዓመት እና ከዛ በታች የሆኑ እህ እና ደግሞ ለማስመዝገብ ሙሉ ስሙን እና የቤተሰቦች ስልክ ያስፈልጋል።
እህ ወይም ቲክቶክ ላይ ከሆነ የቲክቶክ link ኡን ቴሌግራም ላይ መላክ ይችላሉ።
እሺ እም፣ ግን ያው ሶ የስድስት ዓመት እና ሰባት ዓመት ከሆነ ያው መስፈርቱን አያሟላም።
Maybe እንደዛ ሊሆን ይችላል። Okay እሺ በቃ ግን ቴሌግራም ላይ እምቢ እንትን አለኝ የሰጣችሁ ቁጥር እኮ ስንት ነው?
ምን አይነት ቁጥር ነው አጣ የያዙት?
ነው ስንት ስንት የሚል ነው?
ዜሮ ሰባት ቤት ሆኖ እንደዛ ነገር አዎ ዜሮ ሰባት ቤት አስራ አንድ አስራ አንድ አዎ የሚል መላክ ይችላሉ። በዛ እም፣ እሺ ቴሌግራም ላይ አለ። በዛ መላክ ይችላሉ link ኡን።
እሺ እሺ እናመሰግናለን። መልካም እም።
ጊዜ። እሺ